ያው በዚህ ቁጥር ለመክፈት ነበር
hello
በዚህ ቁጥር ለመክፈት ነበር።
ምንድነው መክፈት የፈለግከው? hello
ሌላ
ሰላም አይሰማም። ምን ነበር መክፈት የፈለግከው?
bet ነው እኮ ጉግል ላይ ሂድና bet bet dot bet ብለህ register የሚለውን ንካ። ከዛ ስልክህን አስገባ፣ password create አድርግና መክፈት ትችላለህ።
እኮ password አልልክልኛል።
password መ- እኛ ሳንሆን ራስህን create የምታደርገው አንድ capital letter፣ አንድ small letter። ከዛ ሌላ- የመሰላል የ at ምልክት symbol ኦች፣ አንድ symbol ተጠቀም። ከዛ ቁጥሮች አድርግና በአጠቃላይ ስምንት መሆን አለበት። እንደሱ አድርገህ የመጀመሪያውም የላይኛውም ላይ አንድ አይነት ተጠቀም ማለት ነው።
okay፣ እሺ። ስምንት መሙላት አለበት።
አዎ አዎ፣ ማነስ የለበትም። ከዛ መልካም ምሽት።